ሄሎ
ሄሎ፣ ጤና ይስጥልኝ አቶ ሄኖክ።
አቤት።
ከ We Plus Solution ድርጅት ነበር ምደውልልዎት።
እ እ ከ We Plus Solution ድርጅት ነበር ምደውልልዎት።
ምንድን ነው?
ድርጅታችን የትራንስፖርት የትራንስፖርት አገልግሎት እም።
ሰጪ ተቋም ነው እና እሺ።
ለአሽከርካሪዎችም ለየት ያለ ነገር ይዘን መጥተናል
እሺ እና ድርጅታችን ከእያንዳንዱ trip ላይ አስር percent ነው የሚቆርጠው። ከዛ አስር percent ላይ አራት percent ኡን መልሰን ለአሽከርካሪዎች የምንቆጥብ ሲሆን ይህንም ድርጅታችን ማድረግ ያስፈለገው ለምንድን ነው? አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። የሕክምና፣ የጡረታ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ይዘን ነው የመጣነው።
እሺ፣ እንዴት ነው ሀሳቡ? ወደዱት?
ጥሩ ነው።
እሺ በቃ ከወደዱትና ከኛ ጋር መስራት ከፈለጉ አቢ We Plus Solution Provider የምትል application አለችን። ከ Play Store ወይ ከ App Store ላይ በማውረድ እዛ ላይ መመዝገብ ይችላሉ። በተጨማሪም ደግሞ የቴሌግራም ቁጥር አለን። እዛ ላይ document ኦትን መላክ ይችላሉ። እኛ እንመዘግቦታለን። ማንኛውም ጥያቄ፣ አስተያየት፣ ሀሳብ ካሉት፣ ጥቆማ ካሉት እዛ ላይ እንቀበላለን።
እሺ እሺ ከኛ ጋር ሲሰሩ እያንዳንዱ ማይል ቁጠባም ኢንቨስትመንትም ነው።
በቃ እሺ፣ ጥሩ እሺ፣ እመዘገባለሁ።
ቁጥሩን ልላክሎት።
እሺ እሺ እሺ እናመሰግናለን። መልካም የስራ ቀን ይሆንልዎት።
አሜን አሜን።
እሺ እሺ።